Hello ሰላም ጤና ይስጥልን።
ሰላም ንፍታሌም ዮሐንስ።
አዎ እሺ እኔ የምደውለው ከ We Plus ድርጅት ነበረ።
ከምን ከ We Plus ድርጅት ነበር የደወልኩት። የእኛን application አውርደው ተመዝግበው ነበር።
እሺ በተጠቃሚነት ነው ወይስ በአሽከርካሪነት ነው የተመዘገቡት?
ለተጠቃሚነት በተጠቃሚነት ነው። Okay ኦ።
እንደሱ ከሆነ እርስዎ እ, አውርደው የተመዘገቡት We Plus Solution Provider የሚለው ላይ ነው። Provider የሚለው ደግሞ አሽከርካሪዎች ወይም እ, አገልግሎት ሰጪዎች የሚመዘገቡበት ሲሆን እርስዎ ግን እንደ ተጠቃሚ We Plus Solution User የሚለውን በማውረድ ከ Play Store ወይም ከ App Store ላይ አገልግሎቶቻችንን መጠቀም ይችላሉ። እንዲሁም አሸናፊ የሚያደርጉትን referral code እዛው ላይ ማግኘት ይችላሉ ማለት ነው። እሱን ኦ።
በማጋራት እ፣ እ፣ የቻሌንጁ አንድ አካል መሆን ይችላሉ። እንዲሁም አገልግሎቶቻችንን መጠቀም ይችላሉ። እሺ እናመሰግናለን። በጣም መልካም ቀን።
እሺ